hello ዋሽንግተን
hello አቤት ዋሽንግተን ነው ምን ልርዳዎት
MRI ስንት ነው ማወቅ ፈልጌ ነበር።
እንደ ማዘዣው ይለያያል እ፣ ከስንት ጀምሮ ነው ያለው?
ምንድን ነበር የታዘዘለው
እ፣ ከአንገት በላይ
ከአንገት በላይ የምን
MRI ነው ያሉኝ። ያው እንትኑን አላውቅም፣ ብቻ ግን ከስንት ጀምሮ እንዳለ ነግሪኝ።
ስለዚህ እንደ ማዘዣው የተለያየ ነው ዋጋው ማዘዣውን ቴሌግራም ላይ ይላኩልን አሊያ ደግሞ ማዘዣውን ይዘው ሲመጡ ነው ዋጋውን የሚያውቁት
okay